hello ሰላም ጤና ይስጥልኝ ቤስት ቤት አብሮት ሰላም ነው።
እግዚአብሔር ይመስገን ሰላም ነው።
ብር withdraw ማድረግ ፈልጌ በቴሌ ብር የለም system ኡ ላይ አዎ አውጥተውታል። እሺ አንዴ system ኣቸው fail አድርገው የቻፓም የሲንት- የሰ- የሳንቲምም አንዴ እ?
ራሽ
የቻፓም የሳንቲምም system fail አድርጎ አንዴ አውጥተውታል። እሺ ስለዚህ ትንሽ ጠብቃቸው እስኪመልሱት።
okay ከጠዋት ጀምሮ አልነበረ ይመለሳል።
አዎ ዛሬ ይመለሳል ብለውኛል ሲጨርሱ ማለት ነው። ካልሆነም ነገምም ሊሆን ይችላል። እሺ እንደዚህ አላሉንም።
እሺ።
እሺ አባ ስለደወልክን አመሰግናለን። መልካም ቀን